Hello. Hello.
Hello፣ ሰላም ነው
አለ አለ ሰላም ነው።
አ- አለን። ቤት ትዕይንት ነበረ አለታ
እሺ ምን ነበረ?
ትኬት check ለማድረግ እሺ እንትን cashier ኮዱን ንገረኝ።
የት- የትኬቱን cashier ኮድ ንገረኝ።
cashier ኮድ አዎ።
መቶ
እሺ። እሺ መቶ ሰላሳ አንድ
ከታች ያለው ነው እየነገርከኝ አዎ፣ ያለው።
አዎ፣ አዎ።
እሺ መቶ ሰላሳ አንድ ከዛ ስድስት አርባ ሶስት
ስድስት አርባ ሶስት አዎ፣
ስድስት አርባ ሶስት ነው አርባ አምስት አድርገውት
አርባ አምስት ነው እስኪ አርባ አምስት አድርገው
አዎ አርባ አምስት ነው። አርባ- እሺ ቦነስ ሰጥተዋል። እሺ check አድርግ።
አሁን እንዴት ነው አሁን እኔ ስለ እኔ cashier ነኝ አትልም እሺ እንዴት ነው ይሄን ቦ- bonus ኡን payout ማድረግ
payout ማድረግ የምትችለው
አዎ፣ ማ- መክ- መክፈል የምችለው sport coupon ላይ ገብተህ የራስህ sport- account ላይ sport coupon ላይ ትገባና አዎ፣ ገባሁ sport coupon አዎ ወይ cashier ወይ bet ID ውን ወይም ደግሞ bet ኮዱ አለ አይደለ ከላይ ያለው ቀ- ቀኑን አስገ- ቀኑን አስገብቼ bet ID የምፈልገው አዎ፣ ከዛ የተቆረጠበትን ቀን?
ትኬቱ ይመጣልሃል። ትኬቱ ሲመጣልህ አዎ፣ የትኬት የሆነች ምልክት አለች አይደለ ከጎን plus ምልክት ነገር አዎ፣ አዎ።
እሷን ስትነካት mark ከታች mark as paid የሚል አለ ከታች ከ- ከዛ ስንት ነው?
እሱን ስትከፍለው ይከፍልልሃል። እሺ እሺ፣ አመሰግናለሁ።
ችግር የለውም። እሺ።